ሰሚራ ኡመር እና ሰሚራ ነስር የሚል ነው እንጂ ሰሚራ
ሰሚራ ኡመር እኮ እሷ እኮ ነው።
እና ኡመር አልኩ እኮ ቅድም ኡመር አይደለም ብለኝ እኮ ነው።
አረ ኡመር አለ። ሰሚራ ኡመር ይማም፣ ምን አልገኝ ኤርሚያስ ሰሚራ ኡመር ይማም ነው የሚል ከናያቷ ማለት ነው።
እኮ okay። አይ እሱንም አግኝቼዋለሁ።
በቃ ንገሪኝ።
ታረግልሃለህ
እሺ ወይ ቴክስት